hello ጥሉ ጤና ይስጥልኝ።
እንደ እናት home care።
አዎ እሺ ምደውለው ከ We Plus Solution ነው።
ከምን We Plus Solution እሺ We Plus Solution አገልግሎት ሰጪ application ሲሆን ከሀምሳ በላይ የተለያዩ service ኦች አሉት እና እነዚህን አገልግሎቶች እንደ ተጠቃሚ ለመመልከት We Plus Solution user የሚለውን ከ Play Store እና App Store ላይ አ- አውርደው እዛ ላይ መ- መጠቀም ይችላሉ። እናንተም እንደ provider እንደ አቅራቢ እም፣ ሰጪነት ማለት ነው መመዝገብ ከፈለጋችሁ We Plus Solution provider የሚለውን አውርደው ድርጅቱን በነፃ ማስታወቅ ይችላሉ።
ምን የሚለውን We Plus Solution provider We Plus We Plus
ምንድን ነው?
We Plus በዋነኝነት በ transportation ነው እንደ እ?
ታክሲ የሚሰራው ታክሲ። በተጨማሪ ታክሲ?
ደግሞ አዎ ከሀምሳ በላይ okay።
የተለያዩ service ኦችን አሉበት እና እዛ ላይ የተመዘገቡ ድርጅቶች ማስታወቅ ይችላሉ ማለት ነው በነፃ
መልካም መዝግቦ። እሺ እሺ፣ We Plus መልካም።
Solution provider ይባላል እንደመመዝገብ ከፈለጋችሁ።
መልካም ቀን እሺ ላንተ